ለሰላምታ የሚቀበል በሽታ ቤት
ትኬት ያልተለቀቀልኝም እንዲታይልኝ ብዬ ነው።
ንገረኝ።
እ?
ፓሸር ኮድ ንገረኝ።
እሺ አስር እሺ
ስልሳ ስምንት እሺ
አስራ ዘጠኝ እሺ
ስድስት ዘጠኝ
ልውስት ነው። ሁለት ልውስት አለው። እሺ እ?
ሁለት ልውስት አለው።
ሁለት ገባ ቀኝ አዎ
እሺ እሺ መልካም